hello ጤና ኪዳን ከበስቴት ምን ልርዳዎት እንዴት ነሽ?
ሰላም ምን ልርዳዎት ሰላም
special game የት አለ?
special games update እየተደረገ ነው። በቅርቡ ይመለሳል።
እ?
በቅርቡ ይመለሳል። update እየተደረገ ነው።
ቆይ ማታ ይመጣል፣ ቀኑ ይጠፋል። ምንድን ነው
እኮ እሱ እየተስተካከለ ነው። ይስተካከላል። አሁን ይጠብቁን፣ ይመለሳል። እሺ መልካም ቀን